Hello ጤና ይስጥልን።
አቤት አቤት።
ከ We Plus Solution ነበረ ምደውልሎ
እ?
ከ We Plus Solution ነበረ ምደውልሎ። We Plus Solution application We Plus Solution application ላይ ተመዝግበው ነበር አይደለ?
እ፣ እ።
አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነው እና እ?
system ላይ active እያደረግናቸው ነበረ እና የተመዘገቡትን service ኦች አንዳንድ ያልተሟሉ መረጃዎች ስላሉ ለማሟላት ነበረ።
እ።
በምን service ነበር እርስዎ የተመዘገቡት?
እ?
በምን አገልግሎት ነበር እርስዎ የተመዘገቡት?
በጥሪ ማዕከል
በምንድን ነው የተመዘገቡት እርስዎ? ምንድን ነው የሚሰሩት? እሺ
ገበ- ገበሬ።
ገበሬ አዎ ማለት አትክልተኛ ወይ ምናምን ይሰራሉ?
አትክልት አይደለም፣ ያው ስንዴ፣ ጤፍ
እሺ እ- እሺ፣ እሺ፣ አዎ።
እሺ